ክብር የኔ ውበት የምታይበት የለኝም ኢየሱስ ነው የኔ ማንነት ጉልበቴ ጸናው በእርሱ ነው ሞገሴ ክብር የኔ ውበት ደካማውን መቼ ትንቃለ የተጎዳን መች ችላ ትላለ አዛኝ ነህ ከልብ ነው የምትወደው መንፈስም ብርቱ መጽናናት ነው መንፈስም ብርቱ መጽናናት ነው ትልቅ ኢየሱስ በልቤ ትልቅ ትልቅ ኢየሱስ በሕይወቴ ትልቅ ትልቅ ኢየሱስ በልቤ ትልቅ ትልቅ ኢየሱስ በሕይወቴ ትልቅ ይገርመኛል መዳኔ ለአንተ መሆኔ ለእኔ ማንነት ጉልበት ለመቆሜ ይገርመኛል መዳኔ ለአንተ መሆኔ ለእኔ ማንነት ጉልበት ለመቆሜ ለሙታን ሕይወትን ትሰጣለህና ተገልጦ ያ ክብር ጸጋህ አድኖኛል፣ ጸጋህ አድኖኛል። ይህን ልገምት እንደ ሰው እንደ ሰው እንደ ሰው ፍቅር ልዩ ነው ግምት የለው የለው አትመዘንም በሰው በሰው በሰው የአንተ ማንነት አምሳያ የለው የለው አይሆንልህ የነፍሴ የሕይወቴ ጉዳይ ከወንድም ከእህት ከእናት ከአባት በላይ አይሆንልህ የነፍሴ የሕይወቴ ጉዳይ ከወንድም ከእህት ከእናት ከአባት በላይ ከሰማሁት በልጠህ ብዙ ሆነህልኛል ማትረፊያዬ ናወቅ መደገፍ ባንተ ላይ መደገፍ ባንተ ላይ የምታይበት የለኝም ኢየሱስ ነው የኔ ማንነት ጉልበቴ ጸናው በእርሱ ነው ሞገሴ ክብር የኔ ውበት የምታይበት የለኝም ኢየሱስ ነው የኔ ማንነት ጉልበቴ ጸናው በእርሱ ነው ሞገሴ ክብር የኔ ውበት ደካማውን መቼ ትንቃለ የተጎዳን መች ችላ ትላለ አዛኝ ነህ ከልብ ነው የምትወደው መንፈስም ብርቱ መጽናናት ነው መንፈስም ብርቱ መጽናናት ነው ትልቅ ኢየሱስ በልቤ ትልቅ ትልቅ ኢየሱስ በሕይወቴ ትልቅ ትልቅ ኢየሱስ በልቤ ትልቅ ትልቅ ኢየሱስ በሕይወቴ ትልቅ ብዙዎች ያሉ በምድር ታላላቆች እንዴት አከበርክኝ ባንተ አደባባዮች ብዙዎች ያሉ በምድር ታላላቆች እንዴት አከበርክኝ ባንተ አደባባዮች ከብዶብኛል በሰው በሰው በሰው ያንተ ማንነት አምሳያ